hello ይሰማል?
ነኝ የምንረዳው
ትላንት ማታ ሶስት መቶ ብር voucher ውስጥ ገባብኝ።
እሺ፣ እና- መልሰህ deposit ማድረግ ነው የፈለግከው?
አዎ voucher ኡ ደግሞ voucher history ውስጥ ኮድን አያስቀምጥም።
ያስቀምጥላል። ቀኑን አስገባና በ voucher አስ- ከሆነ ያደረግከው ቀኑን አስገባና አስገብ- search ተደርጎ አስገብቻለሁ።
ያመጣልሃል።
አስገብቻለሁ። ገ- withdraw request ብቻ ነው pend የሚለው እዚህ voucher history ውስጥ የለም። እ?
እ፣ አሁን እስቲ ቆይ ቮ- በ voucher withdraw ነው ያደረግከው ተብለሃል?
አዎ ቤንድን ነው የሚጽፈው። እስቲ እዩ
እሺ ኮ- እ፣ payment ID ው ልንገርሽ።
እሺ፣ ንገረኝ።
payment ID ው ደግሞ ቆይ አንዴ ይቅርታ አስራ አስራ አስራ ሁለት አስራ ሁለት ሰማንያ አንድ ሰማንያ አንድ ስልሳ አንድ ስልሳ አንድ ሀያ ሰባት ሀያ ሰባት እሺ በ voucher አይደለም withdraw ያደረግከው እና ወደ ቴሌ ብር ነው የላከው እሺ ለሳ- process ላይ ነው ያለው ለሳንቲም አሳውቃቸዋለሁኝ ቆይቶ ይገባልሃል እሺ system አስቸግሯቸው ስለነበር ነው ለዛ ነው የእንትንም አይደለም ግን ፕሮሴስ ነን በንድ ስለሚል ነው ለዛ ነው የደወልኩት።
አዎ አዎ ልክ ነህ እሺ ሳ- ሳንቲም ዜጋ ነው አሳውቃቸዋለኝ እሺ፣ በእናትህ አሁን አሳውቅልኝ።
እሺ